ሄሎ ሰላም ጤና ይስጥልን።
ደህና እግዚአብሔር ይመስገን። እ ሄሎ ሄሎ ሄሎ ሄሎ ሄሎ፣ አቤት አቤት።
ብሌን ነው።
ብሌናው ምን ነበር?
ከችፍችፍ ነበር የምንደውረው። ኩከር አዘውን ነበር።
አዎ አለቃ ልጅ መጥቶ ነበረ ልጁ።
አዎ ይቅርታ፣ በጣም የ product እጥረት አለ እና ብሮትን እንመልስሎታለን ላሳውቀውት።
አይ አይ አይ ነገ ይላል ብሎኛል። ነገ እጠብቃለሁ።
ነገ ይጠብቃሉ።
አዎ ነገ እመጣልሻለሁ ብሎኛል።
አሁን ግን ያሳወቁን ነገር እንደሌለ ነው።
አይ ነግሬዋለሁ ለሹፌሩ፣ ነገ እመጣልሻለሁ ብሎኛል።
በቃ እሺ።